አቤት አቤት ከኢትዮ ቺክን ነው የደወልኩልህ።
እሺ እሺ የእኛ ተወካይ አለ አይደለ? እዛ አካባቢ እ አለ ለእሱ አልደወልክለትም አይደለ?
እየደወልሁ ነበረ። ስብሰባው ነው ባንክ ላይ ሁኜ አላነሳልኝ ያለ ስብሰባ ይመስለኛል ወይም አላወኩኝ።
ስለዚህ በተደጋጋሚ መላ- መላልሰህ ደውልለትና መቀየር ፈለግኩኝ መጨመር ፈለግኩኝ ብለህ ለእሱ አሳውቀው። እሱ ትዕዛዝን ያስቀይር። መቼ እንደሚመጡልህ መቼ ሊመጡልህ እንደሚችልም አ፣ ያሳውቃል። አ፣ እንዲሁም ደግሞ አንድ ላይ እንዲገቡልህ ነው የምንፈልገው ወይስ በተለያየ ጊዜ?
አረ አንድ ላይ ነው ማለት ይሄ የጓደኛዬ ነው። አጋጣሚ ልባን ንግድ ባንክ account የሌለው ሆኖ ልጁ አዎ። ስለዚህ ንገረውና አንድ ላይ እ።
እንዲመጡልኝ ነው የሚፈልገው መጠኑን መጨመር ፈልጋለሁ ብለህ ለእሱ አሳውቀውና አ፣ አንድ ላይ እንዲደረግልህ አ፣ ይሆናል ማለት ነው።
እሺ በቃ አንገሳ አመሰግናለሁ ጥሩ መልካም ጊዜ ነው።
እ፣ ስለ